ሄሎ ሄሎ፣ ጤና ይስጥልን። ነሾ Market
አዎ ሰላም ነው?
አለን እግዚአብሔር ይመስገን ከ We Plus Solution ነበር የምደውለው።
እ እ ከ We Plus Solution ነበር የምደውለው።
እሺ እሺ እ፣ application ኣችን ላይ ተመዝግባችሁ ነበር አይደል?
አዎ እም፣ አሁን ደግሞ account ኦችን active ለማድረግ system ላይ የሚሞሉ አንዳንድ ጥያቄዎችን እየጠየኩኝ ነው እና መጠየቅ እችላለሁ አይደል?
እሺ
እም፣ ልክ ነኝ አይደል? ነሾ Market አዎ፣ ነው የድርጅታችሁ ስም?
አዎ እሺ፣ ነሾ Market የት ነው የሚገኘው?
ሳሚት
እሺ፣ ሳሚት የት አካባቢ?
ፍየል ቤት
እሺ እም፣ contact person አንቺ ነሽ?
አዎ
ማን ነው ስምሽ?
ጋብሪላ
እሺ እም፣ ጋብሪላ ማን
ግርማ
ስልክ ቁጥር በዚሁ ነው?
አዎ
እሺ እም፣ ሀያ አምስት ሀያ ሁለት ሀያ ስድስት ሀያ እሺ የስራ ቀን
ከሰኞ እስከ ቅዳሜ እም፣ እሺ ሰኞ እስከ ቅዳሜ ስንት ሰዓት እስከ ስንት ሰዓት?
ከሁለት ሰዓት ተኩል እስከ ሁለት ሰዓት
የድርጅት ሎጎ አላችሁ እንዴ?
አ፣ የለንም ቢሰራላችሁ ፈቃደኛ ናችሁ?
አይ አሁን አንፈልግም እም፣ እሺ ንግድ ፍቃድ TIN number ወይንም ደግሞ መታወቂያ ማግኘት እችላለሁ?
አ፣ መታወቂያ እኮ already እንትን ብለናል እኮ እንዴ okay scan እናሰርጋችኋል።
አዎ አዎ አንዴ system ላይ ላይ ትጠብቂኛለሽ?
እሺ እሺ እም፣ አዎ አግኝቼዋለሁኝ። አዎ እሺ እ፣ ሱፐር ማርኬት ነው ሱቃቸው የምንድን ነው?
አዎ እሺ mini market እሺ እሺ አመሰግናለሁ። መልካም
አንቺ